ጤና ሄሎ ቪዛ ጁዴ ነኝ። የባንክ ኮሚኒቲ የጉዞ መረጃ ስጥ።
ማነሽ? ሄሎ ሄሎ
ምን አልሽኝ?
ጤና ይስጥልኝ። ሄሎ ቪዛ ጁዴ ነኝ። የባንክ ኮሚኒቲ የጉዞ መረጃ ስጦት።
ጁዲ
አዎ ኦኬ፣ እሺ፣ እሺ። እስካሁን አልጠራም አንቺ ጋር?
ጠርቷል። አይ አንስቼዋለሁ ቅድም።
ኦ፣ እሺ። ሌሎቹ ሌሎቹ ሁሉም ጆይን አድርገዋል?
join አድርገዋል። አዎ ግን አንዳንድ ልጆች ጋር ጭራሽ አልጠራም እስካሁን ድረስ።
ኦ፣ እስቲ ቆይ ላይ አማርኛ ወይም ኦሮምኛ select ማድረግ አለባቸው።
ኪዩን ስ- ስ- select አድርገዋል። አ- አማርኛ አዎ አድርገዋል።
እሺ፣ እሺ።
እሺ እሺ